Hello, hello hello ሰላም ጤና ይስጥልን። ቴሌቪዥን
አብሮ ይስጥልን።
መለስ
አልገባኝም።
ቴሌቪዥን game ነው።
እ?
game ኦቹን ሲጫወቱ ሽልማቶች አሉት። game ኦቹን ለማግኘት ደግሞ ኮከብ ዘጠኝ ሰማንያ አምስት ይመስላል ብሎ ይደውሉ መጀመሪያ።
እሺ፣ አንድ ቁጥር ላይ ለመመዝገብ ሶስት ቁጥር ላይ ለመጫወት ሰባት ቁጥር ቋንቋ ይምረጡ ይላል።
እሺ፣ game ኡን ይዩትና ግልጽ ያልሆነ ነገር ካለ መጠየቅ ይችላል።
እም፣ ስመልሰው ስመልሰው እንዴት ነው የማውቀው?
ጥያቄና መልሱ በተከ- ለአንድ ጥያቄ አስራ አምስት ሰከንድ ነው የሚሰጠው። ያሸጋግሮታል ወደ ሌላኛው ማለት ነው፣ መልሱ ትክክል ካልሆነ። ካልሆነ ግን ወደ ኋላ ይመልሳል ወደ ነበረው ማለት ነው።
እሺ እሺ